ሄሎ ሄሎ አሰማ ይሰማኛል።
እሺ ሰላም ነው። ማን ሰላም?
ቤርሳቤ ነኝ።
እሺ ቤርሳቤ እንትን pin አስተካክይልኝ። ሰባ ሁለት ሰባ ስድስት ስንት?
ሰማንያ ሁለት ሰባ ስድስት ሰማንያ ሁለት ሰባ ስድስት ነው ያልከኝ?
አዎ አዎ።
ማን ነው ስምህ?
እ ደጉ ነኝ ደጉ ነኝ። ዝናብ እየዘነበ ነው ግን አልጨመረልኝም።
ስንት ነው የቆጠረልህ?
ሰላሳ አምስት ብር ነው።
ሰማንያ ሁለት ሰባ ስድስት ነው ያልከኝ?
አዎ አዎ አዎ። ቤርሳቤ አይላለኝ እሺ እሺ check አድርግ